pin አድርገውታል።
እኔ የምልሽ hello፣ ሰላም ነው?
ቤቴ ነው አብሮሽ የመጡት።
ሶስተኛ ቀን አልገባም እስካሁን።
ቅዳሜ ነው።
አዎ system process እያደረግን ነው ትላላችሁ። ሰው እንዴት አዎ ዛሬ እስከ ምሳ ሰዓት ቻፓ settle እናደርገዋለን ስላሉ ዛሬ ይገባል። እሺ ስለዘገየ በጣም እ- ይቅርታ። ዛሬ እስከ ምሳ ሰዓት ቻፓ settle እናደርገዋለን ስላሉ ዛሬ ይገባል። ስለዘገየ አሊያ ወይ መልሱታ።
መመለስ አይችልም። ወደ ላኩበት account ነው የሚገባው።
እሺ ወደ account አችን ደግሞ እንዲያስገቡት አድርጉ። አሁን እሺ